ጤና ይስጥልኝ ሁሉ ስፖርት ነው ባኮ የምልወደው ልኬልሻለሁ እናት ቴሌግራም ላይ
ማን የሚለው ነው አቢ የሚለው ነው
ዳኒ ቦይ
ዳኒ ዳኒ ዳኒ- ቦይ
ዳኒ ቦይ የም- okay ዳኒ ቦይ የትኛው ነው
አምስት ይታዩሻል አስር አስር ሺህ ሶስት አንድ ሁለት አምስት አይ እሺ ከላይ ካለው ጋር ከሀያ ብሩ ከሀያ ብሩ በላይ አንድ አለ አዎ አዎ እሺ ከዛ ወደታች ደግሞ እንደውም ሀያ ብሯን deposit ያደረኩት በቃ አልገባ ሲለኝ ሲዞርብኝ በጣም ቆይስቲ ምናምን ብዬ አዎ፣ ያልገባለት አንድ ነው።
አምስቱም ነው ሀምሳ ሺህ ማለት ነው አራቱ ያልገባለት?
ነው የገባው አራቱ ገብቷል አንዱ አልገባም የትኛው ነው ያልገባው
የኛው ይመስለኛል ከአራቱ አልገባም
የሁሉ ስፖርት የሚጠቀምበትን ስልክ ይንገሩኝ
ዜሮ ዘጠኝ ሰላሳ ሁለት
ዜሮ ዘጠኝ ሰላሳ ሁለት ሀያ አራት ሀያ አራት ስልሳ ሶስት ስልሳ ሶስት ዘጠና
አስተላልፍ ይሉታል
thank you እናት ይስተካከል ቴሌጋ ታውቁታል
ወደ ሁሉ እንትን ያስገባሽው ወደ አይደለም አይ የሚሰራው ተላልፈንሎታል IT department እነሱ እሱን ሲሰጡን አሳውቆታል ቴሌግራም ላይ እንጽፍሎታለን
ምን ይቆያል ያው እሱን እርግጠኛ መሆን አንችልም
እሺ እኛ እኔም ደውላለሁ በእርግጥ እሺ